የዘ ነጠላ ግስ ሀልዘዘ አፈራ፣ ሀመዘ መረዘ፣ ሀበዘ ጋገረ፣ ሀወዘ አማረ፣ ሀወዘ ፈቀቅ አለ፣ ሀዘዘ ተስረገረገ፣ ሀዝሀዘ ረግረግ ሆነ። በለ ሲነሳ ለዝለዘ ታመመ፣ ሎዘ ጠመዘዘ። በመ ሲነሳ መሀዘ ጎለመሰ፣ መቅለዘ ጠረበ፣ መንዘዘ ተቅበዘበዘ፣ መዝመዘ አሸ፣ ምእዘ ሸተተ። በሰ ሲነሳ ሰመዘ ነቀለ፣ ሰመዘ ደፋ፣ ሰኮዘ ወጋ። በረ ሲነሳ ረገዘ ወጋ ተከለ፣ ረገዘ አቆመ፣ ሮዘ ወለወለ። በቀ ሲነሳ ቀዘ ጎደለ፣ ቄለዘ ቆጠቆጠ። በበ ሲነሳ በለዘ ጸና፣ በዝበዘ በዘበዘ። በተ ሲነሳ ተሃገዘ መልህቅ ጣለ፣ ተሃገዘ ተረዳዳ፣ ተመርጎዘ ተመረኮዘ፣ ተአረዘ ተአርዘ ለበሰ፣ ተአንበዘ ልባጣ፣ ተከዘ አዘነ፣ ተገአዘ ተጣላ፣ ተከፈዘ አዘነ፣ ተገአዘ ተጣላ፣ ተፈርዘዘ ፈነዳ ተፈታታ፣ ተፈርዘዘ ተቀማጠለ ተዛና፣ ተፈርዘዘ ጠፋ ተበተነ። በነ ሲነሳ ነቅዘ ነቀዘ፣ ነዝነዘ ነዘነዘ ወዘወዘ፣ ናዘዘ አጸናና፣ አሃዘ ጀመረ፣ አሃዘ ቆረጠ፣ አህዘዘ አስረገረገ አነዘዘ፣ አህዘዘ ጉርጉጭ አደረገ፣ አመንዘዘ ችክ ምንችክ አለ፣ አመንዘዘ አጠፋ አስጨነቀ መታ፣ አምአዘ አሸተተ፣ አስተመሃዘ አጫወተ፣ አስተአሃዘ አጸና፣ አስተአሃዘ አያያዘ፣ አስኦዘዘ ታቱ ዝግራ አለ፣ አስኦዘዘ ጥንቅስ ጥንቅስ አለ፣ አስኦዘዘ አደነዘዘ፣ አስኦዘዘ ስቅጥጥ ስቅጥጥ አለ፣ አስወዘዘ ተቅበዘበዘ፣ አረዘ አለበሰ፣ አቅዘዘ ቅዝ አለ አቀዘቀዘ፣ አንበዘ ባነነ፣ አንበዘ ቸኮለ ተቅበዘበዘ፣ አውሃዘ አሳመረ አስማማ፣ አውገዘ ለየ ገዘተ፣ አዘዘ አዘዘ ተናገረ አጸና፣ አግአዘ አርነት አወጣ፣ አግአዘ ነፃ አወጣ፣ አግዘዘ አጎደለ፣ አፈርዘዘ አተረ፣ ከረዘ ሰቀለ፣ ኮበዘ ጋገረ፣ ወጥለዘ ቆረጠ ጸረበ፣ ውህዘ ፈሰሰ፣ ደንበዘ ደገፈ፣ ደንዘዘ ደነዘዘ፣ ደንዘዘ ደነቆረ፣ ደንገዘ ጥምጥም ሰራ ጸጉርን፣ ገነዘ ገነዘ ገአዘ ነቀፈ፣ ግእዘ ነፃ ወጣ፣ ግእዘ ተጓዘ፣ ግእዘ ተከራከረ፣ ግእዘ ነፃ ወጣ፣ ጠረዘ ጠረዘ፣ ፈርዘዘ አፈራ፣ ፈርዘዘ ተቀማጠለ፣ ፎዘ ወለወለ፣ ጠረገ